ሄሎ
አቤት አቤት ጤና ይስጥልኝ ቅዱስ
አቤት አብሮ ይስጥልን።
እ፣ ከቴሌ ነበር የምደውል ቴሌ ብር agent ተመዝግበህ ነበረ
አዎ የሆነ ጊዜ ተመዝግቤ ከዛ ግን login ሳረገው እኮ እምቢ እያለኝ ነበር።
OK እኮ active ስላልተደረገ ነው active ስ- መደረግ ስላለበት ነው ለዛ ነው እምቢ ያለክ OK active ይደረግልህ ል- እሺ ማለት ግን ምንድን ነው ጥቅሙ? አሁን እኮ ቴሌብር በፊት እና አሁን ተለያየብኝ። አሁን እንኳን የተባለበት ይሄኛው agent ኡ ነው ማለት like normal ኡን ቴሌ ብሩ ሳይሆን agent በንግድ ፍቃድ የተመዘገብከው አለ አይደል እ? እ?
በንግድ ፍቃዱ የተመዘገብከው አይደለ
እሺ ይሄኛው አሁን የደወልኩልህ agent ኡን ነው በንግድ ፍቃድ የተመዘገብከውን ያኛው ደግሞ በ normal ቴሌብር ነው የ customer ማለት ነው ይሄኛው ግን agent ነው አዎ።
መስራት ትችላለህ በሱ ብር እያስገባክ እ፣ ካርድ ኮሚሽን አለው በሰራው ልክ ኮሚሽን ይከፍላል ማለት ነው እዛው ላይ ኮሚሽንን እያስቀመጠ እያስቀመጠልህ ይሄዳል ማለት ነው
አ፣ እና ልጆቹ ሰው መመዝገብ ይመጣሉ።
ምናምን ነው?
application application አለው ልጆቹ አሉ ልጆች ያሳዩሃል እና active ያደርጉልሃል።
እህ። እሺ አድርጊው ለማንኛውም እሺ።
አ- እንትን እኔ አይደለሁም የማደርገው እዚህ system ላይ ሳይሆን የሚደረገው ስልክ ላይ ነው active የሚደረገው ስልክ ላይ application ውስጥ እ፣ እንትን አሁን ብሎ- ለምሳሌ ሲከፍተው እ፣ እ፣ short code እና operator ID አዎ።
operator ID ይላል።
operator ID ይልሃል። አዎ።
አ፣ ረስተዋል እነሱን
እነሱ ኬት ላምጣው አዎ፣ እኛ ጋር ስለሆኑ ልጆቹ እንትን ይመጣሉ ያስተካክላሉ። ያንተ የት ነው ሰፈሩ?
እኔ የቤክ ሰንጋተራ ነኝ።
ሰንጋተራ ነው አይደል ያንተ? እሺ
አ፣ በቃ ይደውሉልሃል፣ አንሳላቸው። short code ኡንም እ፣ PIN ም ያስተካክሉልሃል።
እሺ እሺ እሺ መልካም ቀን። እሺ